ሰላም ጤና ይስጥልኝ YouTube ነው።
Hello ጤና ይስጥልኝ።
ይሰማል።
እንትን ሞግዚት ወንድ ከፈለጋችሁ ብዬ ነበር።
እስኪ አንድ ይመስላል እ
ሄሎ ሄሎ
YouTube ላይ ቪዲዮዎች ነው እና ሞግዚት የወንድ ከፈለጋችሁ ምናልባት ድንገት ብዬ ነው።
መልሰው ይደውሉልኝ ከአንድ ሀያ ደቂቃ በኋላ።
እሺ ግን ያው ቤት ምናምን የለኝም ለጊዜው።
እኮ መጀመሪያ መፈለግ አለመፈለጉን check አድርጌ ላሳውቅ።
ከሀያ ደቂቃ በኋላ አዎ እሺ እሺ አመሰግናለሁ።